ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውልሎት።
እሺ order አድርጎ ያልመጣ አይተማለሁ።
አዎ ቅድም ደውዬ complain አድርጌ ነበር። ልጁ መጣለው መጣለው እያለ ቀርብን ቆየብን። ከዛ በኋላ አረባ ከአስር ተኩል ነው የምንወጣው ብዬው እሺ ጠብቁኛልና በኋላ ደው ስደውልለት አለፍ አለፍኩኝ ቦታችሁን ይቅርታ ምናምን ይለኛል።
የት ነበር የእርሶ location?
ኢዮር ታወር ኢዮር ቸርቸር ማለት ነው።
ቸርቸር እና ይኸውልሽ ምንድን ነው ከዚህ በፊት የሚያጋጠመን በመኪና ዝም ብለው ይዘው እየዞሩ እያሳደሩ ሲመጣ እኛ ጋር የተበላሸ የሞቀሞቀ ነገር ያ- ያጋጥመናል። ያ እንዳይሆን ነው እኔ ቅድም የደወልኩት።
አዎ፣ ልክ ነው ልክ ነው። እሺ ግን አሁን ምን ነበር የቀረብዎት አይተን?
በቃ ሽንኩርትን ያዘዝነው አርባ አምስት ኪሎ እሱ ነው የመጣው።
እሺ ስለዚህ አዲስ ተበትኖ ነው ነገር የሚመጣሉት።
ጥሩ ከዛ አዎ።
check check ያድርጉትና ቅር የሚሉት ነገር ካለ ለእኛ ይደውሉልን። የእኛ ስህተት ነው የ driver ኦቻችን ነው። ይቅርታ በጣም እሺ ችግር የለውም።
እሺ መልካም ነው። እሺ።